Good evening, Hafsar Spira speaking. Hello.
ሰላም ሰላም ሰላም።
እሺ እን- ቅድም ደውዬ ነበር። ናዲያ ነው አይደል? ይቅርታ።
አዎ፣ እሺ confirm ላረግሽ ነበር የደወልኩት። ሶስት ሰዓታት ይዘሻል።
እ፣ ዘጠኝ confirm እና ትመጫለሽ?
እሱ- ግን አልመሰለኝም። እስካሁን ርቄ ነው ያለሁት፣ አልገባሁም ወደ እሺ ስለዚህ cancel ላድርገው።
አዎ፣ cancel አድርጊ።
እሺ እሺ አመሰግናለሁ።
እንደገና እደውላለሁ እንትን ካልኩ።
በቃ እሺ እሺ፣ thank you። እሺ